ሄሎ ሰላም ጤና ይስጥልኝ። በሽቶት
ምንድን ነው የድሮው ድሮው ምናልከኝ ብሩ ብሩ ብሩ ምንድን ነው ይሄ ድሮው አልገባም ገና ድሮው ዊዝድሮ አድርገህ ነው አ ድሮው
እኮ ዊዝድሮ አድርገህ ነው ወይ
ያ
ዊዝድሮ አድርገህ ነው?
አ
መቼ ነበር?
የማታ
ማታ ትናንትና ትናንትና ትናንትና ማታ
ስንት ብር ነው?
ሶስት መቶ ብር
በሳንቲም
ያ በሳንቲም ነው?
አ የምንድን ነው ድሮው ነው
እሺ ስልክህን ንገረኝ።
ዜሮ ዘጠኝ እሺ
አስራ አምስት እሺ ሀምሳ ዘጠኝ እሺ
ሀምሳ ሰባት
እህ
ሀምሳ
እሺ እ መች ነበር ያልከኝ?
አ መች ነበር ያልከኝ?
ምን አ መች ነበር ያደረግከው withdraw?
አ withdraw withdraw የ-
መቼ ነው መቼ?
የትናንትና ማታ
እሺ እሺ እንትን ላይ ነው pending ላይ ነው። ለሳንቲም ላሳውቅልህና እደውልልሃለሁ። እሺ
እሺ እሺ አባት እሺ።
No, no, no, no.